ሄሎ
ሄሎ
የኢንተርናሽናል ማሌት ነኝ። እባክዎ ምን ልርዳዎት?
ሄሎ ሄሎ
አቤት፣ Hello hello፣ ጤና ይስጥልኝ። International
እግዚአብሔር ይመስገን። ጤና ይስጥልን። ሄሎ ሄሎ ሄሎ፣ ይሰማል?
ይሰማል?
እባክዎ ምን ልርዳዎት?
እንትን ነበር፣ ይቅርታ አጋጣሚ text አድርጎልኝ ነው ካርድ ሀምሳ ብር እና ከዛ በላይ ስሞላ በራሱ ጊዜ package package እየሞላ እንትን ብሎኝ እና ምናልባት እንትን ብዬ ነው።
ይሄ ambulance service ነው። ይሄ telecom ደውለው ይጠይቁ።
ይቅርታ ይቅርታ። እሺ እሺ።
ችግር የለም።